ድንገት ተመስጦ ልብ ቢያስባትም አጃቢዋ በዝቶ አላገኘኋትም። ድንገት ተመኝና ልብ ቢያስብሽም ተከታይሽ በዝቶ አላገኘሁሽም። ተከታይሽ በዝቶ ድንገት ተመስጦ ልብ ቢያስባትም አጃቢዋ በዝቶ አላገኘኋትም። ድንገት ተመኝና ልብ ቢያስብሽም ተከታይሽ በዝቶ አሞራው መልእክቴን ያሰማሽ በጎኔ ለመጣ እንዳይሆን ፈቃድሽ ታዲያስ ፍቅረ ይበጃል። አይዞሽ ገና አልባርች አበጀሽ በርቺ አይዞሽ ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎ የምልበት ሕይወቴ ጊዜ አጣ የትዝታዬ እናት የድሌ ባለቤት የትዝታዬ እናት የድሌ በሩ ለተዘጋበት ሰው መገናኛው በሩ ምነው ቤቴ በሩ በሌሊት ይንኳኳል ምነው ቤቴ በሩ በሌሊት ይንኳኳል እንቅልፍ የሚነሳ ናፍቆት ከደጅ ቆሟል። እንቅልፍ የሚነሳ ናፍቆት ከደጅ ቆሟል። ልላክ ማስታወሻ ይነገረኝ መልሱ ልላክ ማስታወሻ ይነገረኝ መልሱ የተራኩልኝ በሰው ያቺን ወፋ